አገር የቅዱስ ገዳማት የታቦታ ደብር ፋሲለደስ አክሱም የታሪክ ምስክር መስቀል ጽላታችን የእምነታችን ሚስጥር ገዳማት መስጊዱ ሐውልታችን ሳይቀር አገሬ ሰው ኧረ እንዴት ነው አገሬ አፈሩ ኧረ እንዴት ነው አገሬ ወንዙ ኧረ እንዴት ነው ወፉ አራዊቱ ኧረ እንዴት ነው ባለዝና ያደረገኝ ያሸንተረር ያስከበረኝ ሜዳ ወንዙ የሚያቆራኝ ረንዲት ነው በናፈቀኝ ያ ወገኔ ያሳደገኝ ያስተማረ ስላረገኝ ያልከፈልኩት የቀረበኝ ለውለታው ባልዳነኝ ሀገሬን አረሳም ሀገሬ ማረግ ነጻነት ድሌን እምነት ማተቤ የቅኔ የቀሳውስት አገር የቅዱስ ገዳማት የታቦታ ደብር ፋሲለደስ አክሱም የታሪክ ምስክር መስቀል ጽላታችን የእምነታችን ሚስጥር ገዳማት መስጊዱ ሐውልታችን ሳይቀር አገሬ ሰው ኧረ እንዴት ነው አገሬ አፈሩ ኧረ እንዴት ነው አገሬ ወንዙ ኧረ እንዴት ነው ወፉ አራዊቱ ኧረ እንዴት ነው የታሪክ ሀብታም ወገን ይዤንን ያልረታም የሰው አገር አንገት ቢያስደፋም ኩራት ከቤ ከልቤ አልጠፋም የእናት የአባት ታሪክ ብስራቴ የእህት ወንድም የልብ ኩራቴ ኢትዮጵያዊውም ወገኔ ሀብቴ ጋሻ ክንዴ ድጋፍ ጉልበቴ እናቴን አረሳም አባቴ እህቴን አረሳም ወንድሜ ስጋና ደሜን የክፉ ቀኔ ሚስጥር አንጀቴ የራት ጥላቴን በልቶ መዝገብ በአገር ነበር፣ ለብሶ ማጌጥ በአገር ነበር፣ መኩራራትም በወገን ነበር፣ መመካትም በወገን ነበር። በኃይል እንጂ ንድል ቢከፋ ከገበታ ስማድ ማይጠፋ የራስ ንቆ የሰው መመኘት በአመድ ወርዶ ወድቆ መገኘት ሀገሬን አረሳምን ሀገሬ ወገኔን አረሳም ወገኔ ክብሬና ስሜ ወጌ ማረግ